Hello?
Hello ጤና ይስጥልኝ።
አብሮ ይስጥልን።
Flintstone Homes ነው የደወሉት። ምን ልርዳው?
እ፣ አሁን አክሲዮን ምናምን የሚል ማስታወቂያ አይተን ነበርና እም፣
እና ሂደቱን የምትነግረኝ ያው ለመግዛት ፈልገን ነበር።
እሺ ከሀያ ሺህ ብር ጀምሮ እስከ ሁለት ሚሊዮን ብር ገበያ ላይ ነው።
እህ፣ ከመቼ ጀምሮ ነው?
ከሐምሌ አንድ ጀምሮ ገበያ ላይ ነው።
እሺ እሺ፣ እሺ፣ እናመሰግናለን።
እሺ መልካም መልካም። እሺ።